ሀሎ ጤና ይስጥልኝ።
ጤና ይስጥልኝ። አክሱም ስራዊት ነው።
እኔ ተሳታፊ ፈልጌ ነበረ ወደ airport።
እሺ መነሻ የት ነው?
መነሻዬ Cozy Luxury ሆቴል
Cozy Luxury ሆቴል ማለትም እንትን አካባቢ እ ከማረት ከፍ ብሎ ወይንም ደግሞ ከአክሱም ወደ ታች ወረድ ስል
ኢማረት ከፍ ከፍ ብሎ አዎ ወይም ደግሞ እንትን ዝቅ ብለሽ ማለት ነው ከአክሱም ሆቴል እና ወይም ሰላም ሞል ዝቅ ብሎ OK። እሺ እሺ፣ እንልክልሃለን።
እሺ፣ አመሰግናለሁ።
መልካም ቀን ይሆንልን። እናመሰግናለን።
አሜን አሜን። አዎ።
እሺ